ሄሎ ጤና ይስጥልኝ ቤስት ቤት
ደህና እግዚአብሔር ይመስገን። ሰላም ነው?
እግዚአብሔር ይመስገን ደህና መሸ።
አንድ ሺህ ብር ወርድ ድሮ ብዬ ነበር፣ እሺ
አልገባልኝም።
ቤስት ቤት ስልክ ቁጥር የደወልክበት ነው
ጣን ዜሮ ዘጠኝ አስራ ዘጠኝ እ ይሄ አይደለ ዜሮ ዘጠኝ አስራ ዘጠኝ አይደለም እሺ
አስራ ስድስት ስልሳ አራት ነው አስራ ስድስት
ስልሳ አራት ስልሳ ስልሳ አራት ስልሳ ዛሬ ነው።
አዎ አሁን ነው እሺ ጠብቀኝ እንዴ processing ላይ ነው። እሺ አባ ይገባል።
እ መጫወት ፈልጌ ነበር ወይ መልሱ ወደ account አንዴ process ላይ ስለገባ መመለስ አንችልም። ቶሎ እንዲገባ ግን ማሳወቅ እንችላለን።
እሱን አሳውቅልኝ በቃ።
ስላሳወቅልህና ቶሎ ይግባልህ።
እሺ thank you አመሰግናለሁ። መልካም ምሽት።